Yes, yes.
ሄሎ አቤት።
ባሌ ሊሄድ ነው። ባሌ ሊሄድ ፈልጌ ነው። ትኬት ጌት ይቆርጣል።
እዚህ ቆርጥሎታለሁ እኔ
አዎ፣ አሁን ይገኛል። ጠያ
ለጎባ ዛሬ ዛሬ እንኳን አይኖርም። ከዚህ በኋላ ምናልባት ለነገ ለነገ ብይሎት
ነገ በቃ ነገ ይሁን።
ነገ። እሺ፣ ለስንት ሰው ነው የሚፈልጉት?
ጠዋት ለስንት ሰው? ለአንድ ሰው ነው?
ለአንድ ሰው ነው። ለአዎ ለአንድ ሰው ነው።
እሺ፣ ቢይሎት ደርሶ መልስ ነው መሄጃ ብቻ ነው?
እ ደርሶ መልስ ነው መሄጃ ብቻ ነው?
ማይዳ ብቻ ነው።
መሄጃ ብቻ። እሺ፣
ስሙን ይዘው Hello፣ እሺ፣ እሺ።
ስንት ሰዓት ነው?
ለነገ የለም ጎባ። ለነገ ወዲያ ልይሎት?
አዎ፣ ለነገ የለም።
ለነገ የለም። አዎ፣ በቅዳሜ ልይሎት?
ሰው ሰው በቃ ነገ ነው የምንፈልገው።
ለነገ የለም።
ዛሬ
ለዛሬ ማምሹር አይኖርም። እስኪ ሊሎት እ?
ለዛሬ ካለ እ ሊሎት ለዛሬም ካለ
አዎ ለ- ለ- ለዛሬ ከሆነ ፈልግ እስኪ